ሄሎ
አቤት
ሄሎ ጤና ይስጥልኝ ኦፕሪመንት ህዝብ ደምሰው
ለማቋረጥ ነበር ሳልፈልገው ነበር የተመደቡ
አገልግሎቱን አይጠቀሙትም ደንበኞች አሉ ማቋረጥ የፈለጉ ለምን ነበረ ማቋረጥ ያለው አገልግሎት አገልግሎት ማለት ፈልግ ነበር
ቪዲዮ የሚጫኑ ለሙዚቃ ደግሞ ስድስት ሚሊዮን ማውረድ ይችላሉ የሁሉ ነው ማቋረጥ የምፈልገው
አቤት ደንበኛችን እየሰማሁት ነው
እ
አይሰማም ዝም አይሰማ ዞሮ
እ- የሬዲዮ አገልግሎት ለማድረግ ሶስት ጫኑ የሙዚቃ አገልግሎት ለማቋረጥ ስድስትን ይጫኑ
እሺ በዚሁ ላይ
አይ ዘጠና ሁለት ስልሳ ሁለት ላይ በመደወል
እሺ በቃ
ስለደወሉ እናመሰግናለን መልካም ቀን